ጤና ይስጥልኝ ችንችት ሰባት
ጤና ይስጥልኝ።
ሄሎ ሄሎ ይሰማል?
ሄሎ አቤት አቤት ይሰማል አይደለ? እንዴት ነው አላችሁ?
ይሰማል ሰላም አዎ።
ነው? እ አንድ ኦርደር ነበረ።
በዚህ ስልክ ነው አዎ በሱ ስልክ እስቲ ቼክ አድርጉልኝ። ኮምፕሊት አልሆነም ግን ካንስልም ሆኖ ብሮ የተመለሰ አይመስለኝም። ሪፈንድ አልሆነም። አልጨረስንም።
አቤቻ?
ሁለት ሰው- አዎ አቤቻ።
ኦኬ አቮካዶ በሬስቶራንት ኳሊቲ አዎ ጀምረን አዎ።
Cancel ም ላይ አጣሁት።
ብሩ አልተመለሰሎትም ብሩም አልተመለሰም። አዎ አሳውቅሎታለሁ ከቻለች እንድትመልስሎት ግን ሰኞ ነው የምትገባው ልጅቱም ሰኞ ነው ችግር የምትገባው የለውም። አይ፣ ሌላ order ማድረግ እችላለሁ። እንትኑ
ቴሌብር ይጠቀማሉ በዚህ ስልክ አይደለ አዎ በቃ ይመለስሎታል እሺ
ሌላ order ማድረግ ፈልጌ ነው።
ይቻላል ምንም ችግር የለውም ይሄ ብር ተመላሽ ነው የሚሆነው order አድርገው ነገ እንዲመጣሉት ማድረግ ይቻላል ዛሬ ከጨረሱ አዎ እምቢ እያለኝ አስቸገረኝ።
ምን ምን ላይ ምን ላይ ያስቸገሩት ሲገባም እንትኑ አልገባም incorrect ምናምን እያለ password ም ቁጥርም ልክ ነው፣ ግን መግባት አልቻልኩም።
እስኪ application ኑን አጥፍተው ሌላ application download ያርጉ update ያርጉት Update ሆኗል። Update አለ።
አ- update ያርጉት አዎ አንዳንድ እንደዚህ አይነት ነገር ይፈጥራል Okay፣ እሺ፣ System ኡ ስለዚህ ያጥፉትና አዲስ ነው ይሞክሩ እሺ፣
መልካም ቀን እሺ እሺ።